ስዮ ቤሌማ Oh, አሃይበል Asio Belema.
ቤሌማ ማለቴ Oh, አሃይበል Asio Belema.
ቤሌማ በሌሌማ Oh, አሃይበል Asio Belema.
ቤሌማ ማለቴ Oh, አሃይበል Asio Belema.
ቤሌማ ማለቴ Oh, አሃይበል Asio Belema.
አዌ ልጅነቴ Oh, አሃይበል Asio Belema.
ሆየ ሆዬ Oh, ጌታ oh, የተቀለበት oh, ተጎድጉዶ oh, ውሃ ሞላበት oh.
በዛ ስፍራ Oh.
እንኳን ሰውና Oh.
ወፍ አይዞርበት Oh.
ሆይሾ ሎሚቷ ልምጣ ወይ ወደ ማታ ወይሾ ሎሚቶ ልምጣ ወደ ማታ ሆይሾ ሎሚቷ ልምጣ ወይ ወደ ማታ ወይሾ ሎሚቶ ልምጣ ወደ ማታ ሆይሾ ሎሚቷ ልምጣ ወይ ወደ ማታ ወይሾ ሎሚቶ ልምጣ ወደ ማታ ክፈት በለው ተነሳ ያንን አንበሳ በበለው ተነሳ ያንን አንበሳ ክፈት በለው በሩን የጋሼ ገብሬን በበለው በሩን የጋሼ ገብሬን እዛ ማዶ ኦ!
ይጨሳል ኦ!
አጋፋሪ ኦ!
ይደግሳል ኦ!
ያችን ድግስ ኦ!
ውጬ ውጬ ኦ!
በድንክ አልጋ ኦ!
ተገልብጬ ኦ!
ያችን አልጋ ኦ!
ተንኮለኛ ኦ!
አላንድ ሰው ኦ!
አታስተኛ ኦ!
ቆይሾይ ጎዳዴ ብሯን ብሯን ይላል ሆዴ ወይሾ